situation. Hello. Hello.
ሄሎ ሄሎ
ዲፖዚት ያደረኩት ብር attach አልሆነልኝ።
መቼ deposit አድርገህ ነው?
እ፣ አሁን
እሺ ቁጥርን ንገረኝ እስኪ። ቤስ
ዜሮ ዘጠኝ አስራ አንድ አስራ አንድ ሰላሳ ስምንት ሰላሳ ስምንት ሀያ ስምንት ሀያ ስምንት አርባ ሁለት
ስንት ብር ነው?
ሁለት መቶ ብር።
የ Best Bet ስልክ ቁጥርን የነገርከኝ አይደለ?
ምን አልከኝ?
የ Best Bet ቁጥርን የነገርከኝ
የ Best Bet ቁጥር ያው mobile number ኤ።
የ Best Bet የከፈትክበትን ማለት ነው።
አዎ አዎ እሱ የነገርከኝ አዎ ዜሮ ዘጠኝ አስራ አንድ ሰላሳ ስምንት ሀያ ስምንት አርባ ሁለት አዎ
መቶላል አሁን እሺ።
ኦኬ ቴንክ ዩ።